ስለ ጤና ይስጥልን ኢንዱስትሪ ስራ እንዴት ነው?
Aviator game የተጫወቱ ነበርና እሺ
ስመድብ time out ይላል እና እሺ
ማለት ሰው የሚበላበትን ዙር እያዩ ነው time out የሚሉት። የሚበሉበትን ሰዓት ደግሞ ያጫውታሉ። በጣም ልክ ያልሆነ ነገር ነው እያደረጉ ያሉት።
እስቲ ምን- ምንድን ነው እያደረገ ያለው?
ሲቆምር time out ይላል ማለት ልክ ሰዓት አሳልፌ ማለት የሚ- የሚቆጥርበት ደቂቃ አለ አ?
አዎ አዎ እሱን አሳልፌ እንደጨመርኩኝ ያደርጋል። ቀድሜ ባረግም አውቶማቲክ ባረግም እ፣ አያ- አያጫውትም፣ ግን ራሱ በሚበላበት ዙር ያጫውታል።
በቃ እሱ check እናደርገዋለን። እሺ check እናደርገዋለን። እሺ እሺ እንዳስተያየት እንቀበላለን። እሺ ይቅርታ በጣም እሺ፣ እሺ መልካም